Hello ጤና ይስጥልኝ ምሽት ቤት
Hello አብሮ ይስጥልን።
ሰላም።
ስለ እንትን ለመጠየቅ ፈልጌ ነበር።
እሺ ስለምን?
ስለ jackpot ማለት ነው።
እሺ
እንዴት ነው የመብላት ሁኔታው እንዴት ነው ለማለት ነው።
እ jackpot እሺ ገ- ስታሸንፍ የላሽ- ላሸነፈው ሰው ቁጥር ነው የሚካፈለው ብሩ።
አሀ ለብዛቱ አዎ አሀ ነው እንዴ አዎ እንጂ specific ለአንድ ሰው አይደለም ማለት ለአንድ ሰው አይደለም። ለምሳሌ አምስት ሰው ቢያሸንፍ አ- ለአምስት ሰው አንድ ሰውን ብቻ ቢያሸንፍ ለአንድ ሰው ብቻ፣ ከዛ winner ኦቹ ይለቀቃሉ።
ነው አይደል?
አዎ
አይ እሺ፣ አመሰግናለሁ።
እሺ ይሄ ደግሞ አመሰግናለሁ። እሺ መልካም ቀን።
እሺ መልካም